ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ባኮ ሚሎርዳዎች
ትናንት ዛሬ ላይ transaction አድርጌ ነበር
እሺ
እና deposit ሲያደርገው ይገባል ከቴሌ ብራቢት ላይ
እህ
withdraw ሲያደርገው ደግሞ ወደ ቴሌ ብር ላይ አልገባም። successful ብሎኛል withdraw
okay
እና ደግሞ ማታ ደውዬ ነበርኩና እዚህ ላይ ላኮ ምናምን ስክሪንሾት ላድርጌ ሲሉኝ በዘጠና ሁለት ቤት ላይ ስልክ ሰጠው ላኩላቸው።
ማን በሚል ስም ነበር ማታ ደውለው ያስመዘገቡት ደንበኛችን?
እ?
ማታ ደውለው ማን በሚል ስም ነው ያስመዘገቡት?
በዚህ ነው በሀምሳ ሁለት ቤት በአርባ አራት ቤት ደውዬ በዚህ ነው የሚጫወተው ጫወታ በዚህ ነው አካውንቱ እሺ ስሞት ስም ይንገሩኝ።
ጉርሜ ሰርቻለሁ።
እሺ ደንበኛችን
አ- በነገሩ መረጃ መሰረት ሪፖርት ተደርጎሎታል። የእኛ technical support team ተመልክቶ መፍትሄ ይሰጡታል።
አይ እሺ።
እሺ ሌላ መረዳውስ ነገር አለ?
አይ ይሄ ብቻ ነው።
እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙ ድምጽ በኋላ ስለ አገልግሎቱ አስተያየቶትን ያስቀምጡልን። መልካም ቀን።
ማሻ